Hello ጤና ይስጥልኝ ተድላ አምቡላንስ ሜሮን ነው የምንረዳዎት?
አምቡላንስ ተፈልገን ነበር ከዚህ ከሚኒሊክ ሆስፒታል እዚህ እንትን ወስዶ ማን ነው ውዳሴ ደርሶ ማመን መመለስ አስር ሊትር እንትን ማን ነው ኦክሲጅን የሚይዝ አምቡላንስ
አስር ሊትር
እነሱ እኮ የለም ስላሉ ነው። አዎ እነሱ የለንም አሉ። አስር ሊትር የሚይዝ አምቡላንስ የለንም አሉ።
ውዳሴ ቱ ጋር ያለው ውዳሴ ነው።
ፒያሳ እዚህ እንትን ጋር ያለው ማለት ነው። ወደ ቴዎድሮስ አደባባይ መንገድ ላይ ያለው ወዳጅነት ፓርክ ዝቅ ብሎ ያለው ማለት ነው።
እሺ ሂሳብ አውጥቼ መልሼ ልደውልልህ። ኦክሲጅን መኖሩን አለመኖሩን አረጋግጬ።
አዎ ኦክሲጅን ከእናንተ ነው የሚ- የሚደረገው እንዴ? የእነሱም አይደለም። አዎ ኦክሲጅን ከእናንተ ነው የሚደረገው ማለት ነው።
ኦክሲጅን ያው እኛ የምናጓጉዝበት ያስፈልገናላ ከአምቡላንስ ወደ ስለዚህ ውዳሴ።
አዎ፣ እሺ፣ እሺ፣ እሺ።
እሺ፣ check አድርጌ እደውላለሁ። እናመሰግናለን።